ሄሎ
ሄሎ ሰላም ጤና ይስጥልን ቤት ቤት
ጤና ይስጥልኝ። ሰላም ነው?
አለን ምን ነበረ?
እ፣ እንትን በእርሻ አዲስ ፈልጌ ነበረ።
እሺ የት አካባቢ ነው?
ወላይታ ልክ
ወላይታ አዎ፣ በልክ በርሻሉ ነው።
አዎ፣
እሺ ፐርሰንቱ የሚሆነው 85 በባ- ፐርሰንት በ15 ፐርሰንት ነው።
አዎ፣ እ፣ deposit ደግሞ 35 ሺህ ብር በ cash ወይ በቼክ deposit ታደርጋለህ።
በ cash ወይም ቼክ አዎ 35 ሺህ ብር ማስያዣ ያስፈልገዋል።
Okay፣ እሺ፣ እ፣ material ኡን የምታሟላው አንተ ነህ። ንግድ ፍቃድ እንሰጥሃለን።
Okay። በአካል ነው መሆን ያለበት ወይስ እ፣ በኦንላይን?
ችግር የለውም ባትመጣም ችግር የለውም።
እሺ፣ አሁን ምንድን ነው የምጠበቅብኝ? እሺ፣ እሱ ፈቃደኛ ነኝ፣ ችግር የለም።
በቃ ያው material ማሟላት እ፣ አ።
ወጪም አንተ ነህ ከበር የምታደርገው እና 35 ሺህ ብሩን ማስያዝ ነው።
ማስያዣ ችግር የለውም፣ በኦንላይንም በቃ ልካለች።
እሱ ነው።
አሁን እሱን ቼክ ከሆነ material ም ሆነ ቼክ ከሆነ እዚህ መምጣት አለበት። የምታውቀው ሰው ወይ ካለ አለበት።
አዎ አ፣
እንትን መሆን አለበት።
እሺ፣ በቃ
በቃ እንትን ስትል አንድ ደውልልን።
እሺ።
እሺ እሺ